ውይ ዛሬ አይወጣላትም።
ሄሎ ሄሎ ሰላም ጤና ይስጥልን።
አብሮ ይስጥልን።
ከ ChipChip ነው የምደውለው። በአስራ አራት order ያደረጉትን ማለት ውስጥ ነው አይደለ? ሰባት order ያሉት አዎ።
አዎ። እነዚህ ካሮቱ product ኦች ካሮ- ካሮቱ ደርሶኛል። አቮካዶ፣ ካሮቱ።
ቲማቲም፣ ሽንኩርት፣ ድንች ደግሞ ከችፕሱ ውጪ እም፣ ድንች፣ አዘዋል። አዎ።
Lifebuoy እና ፓስታ አለኝ እና ማታ ወይምስ አራት ሰዓት ምናምን message እንትን ብሎ ነበረ ነገ ዛሬ እንደሞች ማለት ነው።
Okay። አዎ እዚህ ጋር እንትን assign እንደተደረገ ነው የሚያሳየው። Driver assign ተደርጓል።
So ታዲያ አሁን ከሰዓትም ይጠብቅ ነው እኔ አሳውቅሎታለሁ Exact time.
አ- አ- አሳውቅሎታለሁ እኔ driver ኣችን እንዲደውልሎት ይጠብቁ። Maybe ግን በሆነ ነገር ምክንያትም ይሁን በምንም ካልተቀበሉ product ኡን ማታ አንድ ሰዓት ላይ ደውለው ያሳውቁ ነገ እንዲመጣሉት።
ውይ ነገም ስራ መቅረት አልችልም። ከስድስት ኪሎ ነው ኮዬ ነው እንትኔ ኮዬ ነው ለዛሬ ቀርቼ ነው ስራ አስፈቅቼ ለዚህ ጉዳይ assign ተደርጓል እኮ driver assign እንደሆነ እኮ እዚህ ጋር አዎ፣ ያሳያል።
ተባበሪኝ ከዛሬ እንዳያልፍ እባክሽ።
እሺ አሳውቅሎታለሁ። በቃ እሺ፣ እሺ መልካም ቀን እሺ።